አለሁ።
ሄሎ ሄሎ፣ ጉሩምቃ ወይ አንገት ነው።
እሺ፣ ምንድን ነው ነበር?
አይ ምን ልክ እኮ አድርገን ነህ።
ያችን- ይኸው ልክ- ልክ ነህ። እዚችኛው ጋር ማለት ይኸውልህ ላሳይ እ እዚችኛው ጋር አምስት ነው የምትሆነው። ከዚህ ጋር እነዚህ እራሱ ትጽፋለህ። አስራ ሶስት አስራ ሶስት እሺ፣ ጻፈው።
ኦትኔ ጋር እንትን የለም ኪቦርድ የለም ጻፈው። ዜሮ ነጥብ አስራ ሶስት በለው። እነዚህ ሁለት ነጥብ አስራ ሶስትም አይሆንም።
አይ፣ የሆነ ልክ- በጣም ትንሽ- በጣም ትንሽ እኮ ነው አሁን ልክ ነህ። እንደዛ ነው የምንጠቀመው እኛ።
እኮ አስራ ሶስት ከሆነ ሊሆን ይችላል። አስራ ሶስት ሚሊ ሜትር ትን- እሺ፣ አይ ዜሮ ነጥብ አስራ ሶስት በላቸው። እነዚህ ሁለቱን በላቸው።
አትንካው አትንካው።
እሺ፣ እሺ። አዎ እንደዛ ነው ሁለቱን የላይኛው አምስት ነው። እርግጠኛ ነህ?
አዎ አዎ አዎ ብቻውን check አለ
አ ተስተካክሏል።
አዎ ልክ ነው አሁን በቃ እሺ፣ እሺ ቴንኪው ብሮ ችግር የለም።